ጤና ይስጥልኝ ማሪባባ።
እሺ ስዊኪ ዲዛይር ሶፍትዌር አይቼ ነበር። ሁለት ሺህ ሀያ ሁለት የሚል
ሀያ ሀያ ሁለት
እም
ተለጠፈ ነው ባለጠፈ
ባለጠፍ
ዜሮ ዜሮ
አ- እስኪ አንድ ቁጥር ዜሮ
ዜሮ ዜሮ ሳይሆን እ፣ ትንሽ ዩ- የሰሀ ቢገኝ አ- ችግር የለውም። ዜሮ ዜሮ ግዴታ አይሆንም።
ምናምን
ዜሮ ዜሮ ግዴታ አይደለም። ችግር የለውም። የሰሀን ቢሆን ችግር የለውም።